ጤና ስጥልን ብዙ ኢትዮጵያ ራሂል ነው የሞት ምንድነው
ሰላም ነው። እግዚአብሔር እግዚአብሔር ይመስገን።
ድራፍት ወደ ሰበታ አካባቢ መጥቶልን አያውቅም። በዚህ አራት ቀን ምን እንደተፈጠረ ለማወቅ ነው።
እሺ ክናንበር አለው አ እሺ እባክዎ ትንሽ ይንገሩኝ።
ሁለት ዜሮ እሺ
ሰባ አንድ እሺ ሰላሳ ሁለት እሺ ሰባ ሰባት እሺ አርባ አንድ
እሺ ዜሮ ዜሮ ሰባ አንድ ሰላሳ ሁለት ሰባ ሰባት አርባ አንድ ነው።
አ
ከዚህ በፊት በየቀኑ ነበር የሚደርሱት።
አ በየቀን ነበር የሚመጣው ግን በዚህ አሁን አራት ቀን ቀን ነው ከመጣብን ሲጀምር ሙሉ ሰበታውን ነው ያልመጣው።
ደንበኝነት ያለው በደወልበት ቁጥር ነው።
መ- አ በሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሀምሳ ዜሮ ሶስት ሰባ አራት በሚለው ነው።
ደንበኝነት ያሉት አ አልወጣ በዚህኛው ትን ነምበር ካልወጣ ለሁለት ነምበር ነው ያለው።
እህ ስራተ ገብርኤል ጋሻይ ነው የሚለው አ አ
እሺ፣ ስም ይንገሩኝ።
ስም ፈቀደ ምስጋና ፈቀደ ምስጋና
ማን አለኝ?
ፈቀደ ምስጋና ነው። የመጀመሪያው ሰዓቱ ጥሩ ነህ። ሁለት ነው ሁለት ላይ ነው ያለው። ፈቀደ ምስጋና አሁን የደወልበት ቁጥር ለያዘ
አ
ለምን ያህል ጊዜ ነው ያልመጣ?
አራተኛ ቀናቸው ነው ዛሬ።
እሺ፣ ለሚመለከተው አካል ያስተካክለዋል።
መልካም እሺ፣ አመሰግናለሁ።
ሌላ ምረሩት ነገር አለ?
ሌላ የለም። አመሰግናለሁ። ይኸው ነው።
ስለደወሉ እናመሰግናለን። ስለመስተንግዶ ያሉትን ሀሳቦች ላይ ድምጽ ኋላ አስቀምጡ። መልካም ነው።